ባየሽ በምሽቱ በረድ መሃል ባየሽኝ ተሸክሜ በደህና አካል ባየሽኝ አንቺን ሳጣሽነት ክብሬ ባየሽኝ ላልል ቀና መሰበሬ በነፍሴ የተሞላ አካል እንዳልነበር ላይን ይጠወልጋል ሰው ልቡ ሲሰበር የለሽም ከቦታ ካየሁሽ ከፍታ ውለሻል ከቤዛው ከውሃ በ